ጤና ይስጥልኝ ሁሉ ስፖርት ነው ባኮም ለርዶት ላ ሄሎ ወይ
ምልጣት
እንትን ነበር አሁን አራት መቶ ብር አስገብቼ ከቴሌ ብር አልገባልኝም። ሁሉ ስፖርት ላይ ደግሞ ሁለት ሺህ አንድ ብርም ባለፈው ባለፈው ሳምንት ማለት ነው ዊዝድሮ አድርጌ ከሁሉ ላይ ቴሌ ብሬ ላይ ላስገባ ስል አየር ላይ ቀረ፣ አልገባልኝም። እሱ ተስተካክሎ ነበር አሁን መልሶልኝ ነበር ሁለት ሺህ አንድ ብሩ ማለት ነው። ግን ማውጣት አይቻልም እንትን መቁረጥም አይቻልም ሞክርም ቢያለኝ እሺ screenshot ኡን ይላኩልን በቴሌግራም ባለፈው በላኩበት
አሁ ልኬ ነበር እኮ አሁን ትንሽ ጠብቁ ምናምን አለኝ። ምንም እየሰራ አይደለም።
መልስ ስናገኝ እዛው ላይ ስለምናሳውቆት በትዕግስት ይጠብቁ ደንበኛችን። መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁ።
እሺ እሺ መልካም ቀን።